ጤና ይስጥልኝ ቤተሰብ ዲቦራ ነኝ። እባክዎ ምን ልርዳዎ?
እንትን ነበረ ትኬት ነበረ አልበራልኝ አለ።
እሺ የካሸር ኮዱን ይዘዋል?
አዎ እሺ ንገረኝ።
አስራ አንድ አርባ እሺ
አርባ አምስት ዜሮ ዜሮ
እሺ አንድ suspend የተደረገ ጨዋታ አለ፣ የተቋረጠ ጨዋታ አለ። ሀያ አራት ሰዓት መጠበቅ አለብህ። እሺ እሺ፣ ከዛ በኋላ ይስተካከላል። እሺ እኔም አመሰግናለሁ። መልካም ቀን